Hello. Hello.
ሄሎ ሄሎ።
ሄሎ አቤት ሰላም አቤት።
ነው ሰላም ነው።
አለን። WhatsApp ላይ አሁን እያወራን ነበረ። ከቤት ስቴት ነው ምደውልልህ።
አዎ እሺ።
ምንድን ነበር ጥያቄ?
ምን ጥያቄው የሆነ ብር withdraw withdraw አድርጌ በአቢሲኒያ ባንክ ላይ እዛ እሺ።
ላይ withdraw withdraw ላይ ስ- ስገባው fail fail fail አለ- fail ሆነብኝ ብሩ።
failed ነው የሚልህ።
አዎ failed ከሆነ እኮ ከቤት ቤት account ም ከመጀመሪያው አልወጣም አዎ።
ነበር ማለት ነው።
ወጣ ከ- ከአካውንቴም ወጣ ከ- በ- ወደ ባንክም አልደረሰም።
ስንት ብር ነው? ሁለት ሺህ ብር ነው ያልከኝ አይደል?
አዎ ሁለት ሺህ ብር ነው።
ሁለት ሺህ ብር እኮ ዊዝዶ የተደረገ የለም።
በ- በ- በ- በ WhatsApp ላይ ል- ል- ላክልሽ ፋይሉ ያለብኝ ያለብኝ አዎ text።
ላክልኝ።
እሺ እሺ አይ